ሄሎ ጤና ይስጥልኝ ቤት ሄሎ አል ምን አልከኝ?
ሰላም ነው።
እግዚአብሔር ይመስገን እንዴት ነሽ?
ከሲቢሮ ደፍ ወደር ብር ተጥለው ምትወስድ እህ እ ሲቢራ
ምን አልሽኝ?
ከሲቢሮ ደፍ ወደር ወስድ ነው ወይስ ፎጀር ላይ የለም ማለት በቦቸር ድሮ አድርጎ ነው
ወደ ፎጀር ጥሎ ማለት ነው።
ወደ ከሲቢራ ቦቸር እ ማለት ዊዝድሮ ነው ዲፖዚት ነው?
እ ዊዝድሮ ነው ዲፖዚት ነው?
ድግሎ ስሚ አንግሎ ፎጀር ነው ወደ ፎጀር ነው የጣልኩት እያለ ነው።
እስኪ አንዴ እሺ ቤት ቤት ቁጥሩን ይንገረኝ።
ነበር ክሸጋይትን የተ የተጣለበትን ነው ወይንስ የ- የጣለውን ቤስት ቤት ሬጅስት ያደረገበትን ስልክ ቁጥር አካውንት ሲከፍት
አካውንቱን እሸጋትን ነበር ክሸግ አስራ ሶስት አስራ ሶስት
ተጋሸንሸና ዘጠና አምስት ዘጠና አምስት
ስልሳ ዘጠኝ ስልሳ ዘጠኝ
አምሳ ሀምሳ ስንት ብር ነው የጣልከው? በይው እስኪ ሀዋላ ሰባት መቶ ሀምሳ ብር ሰባት መቶ ሀምሳ አ እሺ ጠብቂኝ እየየውልሽ ነው ዛሬ ነው አይደለ?
ወጎርማዋ ሀይል መከሰስ ማታ ከሌሊቱ ወደ አስር ሰዓት አካባቢ
ኦኬ እሺ ሄሎ
አ ይኸውልሽ በቻፓ ወደ ቤስት ቤት አካውንቱን የላከውና አሁን ገብቶለታል። እሺ አካውንት ውስጥ አሁን ገብቶልሃል በይው ወአካውንቲ ሀያ አካውንቲ ሳኩድሳ ይተል አሁን ቼክ አድርጎ አሁን የገባ በይው
የትኛው ሲቪ ብሩ ነው የተመለሰው?
አይደለም ወደ ቤስት ቤት ወደዛ።
አካውንቱን የገባ አይ፣ ወደ የላከውም ቤስት ቤት ወደዛ ነው።
ፎጀር።
አዎ።
ሜሽስ ዋኩጅርታ ዋኩጅርታ ይትሪዋስ እሺ፣ ቴዋ አመሰግናለሁ።
እሺ አመሰግናለሁ።